hello ጤና ይስጥልኝ።
አብሮ ይስጥልህ። እንዴት ነህ?
ሰላም ኢቴስ የጥሪ ማዕከል።
እሺ አውቅ ያለኝ ጠራህልኝ።
አዎ፣ ምን ላግዛችሁ?
እ፣ የመቀሌ flight እ፣ አዘጋጅ።
አ- ዛሬ ዛሬ ይኖራል? የማታ flight አለ ዛሬ?
እ፣ ዛሬ ሳይሆን የነገ ነው ያለው።
ነገ ጠዋት ስንት ሰዓት አለ?
አዎ፣ በለዚህ ስንት ሰዓት አለ?
okay፣ እያየሁላችሁ ነው አለሁኝ። እሺ፣ እሺ፣ አስቸኳይ ነገር ስለሆነ ቅድሚያ የሚሰጠውን ለሌት ላይ ያለውን እስቲ check አድርግልኝ።
ኦኬ፣ እያየሁላችሁ ነው እሺ አለሁኝ።
እሺ፣ አለሁኝ መስመር ላይ ነኝ።
okay፣ የከሰዓት flight ኦች ናቸው ያሉት ለነገ። ለከነገ ወዲያ ነው ያለው morning። hello፣
ነገ ጠዋት ምንም የለም?
አዎ፣
okay በቃ እሺ፣ አመሰግናለሁ። እሺ፣ ከነገ ወዲያ maybe ጠዋት ላይ ከፈለጋችሁ እሺ፣ እሺ።